hello ወይ ሀብትሽ እንዴት ነህ?
እግዚአብሔር ይመስገን። ማን ልበል?
አና ነኝ።
ታናሽ
እሺ Pizza Hut አል- አልታዘዝነልህ ነው?
ይኸው ሰላሳ ደቂቃ ምናምን ላይ አድርግ የታዘዘው ዘዋረ ሁሽ ሁኛ አድርግ ያለው
okay ግን ታዟል አይደለ?
ታዟል። ግን እኔ ተጉላለዋ
እሺ በቃ ይኸውልህ አሁን በስንት ደቂቃ በአስራ ሶስት በስምንት ደቂቃ ውስጥ ካልደረሰ አሳውቀን እሺ መልሰህ።
በስምንት ደቂቃ
አዎ ካልደረሰ አሁን አሳውቀን።
ሌ- ሌላ ኦርደር አለ እሺ፣ እሱ ጨምሬ እንዴት ነው አሁን መስራት የምችለው? በጣም ግራ ያጋባል። ፒን ሳይጨምር ምንድን ነው ፒን የሚሰራ ሰው የለም እንዴ?
ፒን ይኸውልህ በጣም ሬስቶራንቲዝ በዝቶብን እያየ ነው አይደለም? በቃ ለማየት እንሞክራለን።
እንዴ እንደዛ ከሆነማ ይሄ በጣም እንትን ነው። የሀምሳ አምስት ቀን የምንሄድ ቀን በምንሄድበት ዋጋ እንዴት አሁን ልንሄድ እንችላለን? አይ ይታይልኝ፣ እሺ ሳይሆን ይታያል ይታያል።
ድሬስ ይታይልኝ።
እሺ እሺ